ጤና ይስጥልኝ አሪፍ ፔ ኤልዛቤት ነኝ እባክዎ ምን ልርዳዎ ሰላም ነው እንደ ልቡ ነኝ እሺ ደንበኛችን
አዎ ቅድም ልኬ ነበር ልክ ነው ደንበኛችን በእኛ በኩል አይተነው ትራንዛክሽኑን በእኛ በኩል አላገኘነውም
ማለት አልገባኝ
ገንዘቡ በእኛ በኩል ስላላለፈ ቫሞስ ቤትን ነው የሚያናግሩት ይህን ደንበኛችን እኮ ቅድም ደውላችሁ ተራ ይላክ ይላክ አላችሁኝ እኮ screenshot ልከውልናል ነበረ ደንበኛችን አዎ screenshot የላኩልንም በእኛ በኩል ገንዘቡ ማለፍ አለማለፉን ልናረጋግጥሎት ነው
okay ገንዘቡ እኛ አሪፍ ፔዎች ነን በአሪፍ ፔ በኩል አድርገው አይደለ ወደ ቴሌ ብሮት ያስተላለፉት
አዎ እሱን ያየንሎት በእኛ በኩል አላለፈም ገንዘቡ እዛው ቤት ቤቱ ጋር ስለሆነ ቫሞስ ቤት እንደውለው ያናግሩ ደንበኛችን እሺ
መልካም ቀን እሺ